ሰላም
ሰላም ነው።
ሰላም እንዴት ነህ?
እንዴት ነሽ? ማለም ናት።
ሰላም ሰላም።
እሺ order እየመጣልኝ አይደለም። ሰላም
okay accept እያልክ አይደለም?
ላይ ጥፍ አይመጣም። application ኑ ላይ እየመጣልኝ አይደለም order።
okay ምናልባት ምን order እየመጣልኝ አይደለም አለኝ application ኑ ላይ ለምንድን ነው የማይመጣ? እስቲ restart አድርግ ድጋሜ።
አረ እንደዛ አድርገህ አልረኩም።
ሞክረህ ከሆነ ግማሽ ቀን ሙሉ ነው ቁጭ ያልኩት። ግማሽ ቀን ሙሉ ምንም ገብቶኛል።
order restart አልሰራሁም።
restart እየሞከርኩ ነው። የመጨረሻ አማራጭ ደውል team restart leader ም አድርገህ ሞክረህ area ከሆነ ማናጀርም አዎ area manager ም አልሰራ ስላለኝ ነው ወደ እናንተ የደወልኩት።
okay፣ ለ- ለምንድን ነው ስልካቸው የማይሰራው? ወይ team leader ጋር ደጋግመህ ሞክርለት።
አ- አይሰራም።
እኛ access ኡ የለንም። ይሄንን የመክፈት
የማየት እነሱ ናቸው ማየት ሊከፍሉ አይ ማሳሰብ ሳይሆን ማየት ከቻላችሁ information እንዲሰጡኝ ነው።
እኮ ገብቶኛል። እኛ የኔን ማየት ስለማንችል team leader ኣችሁ ወይም ደግሞ area manager ኣችሁ ናቸው። ው መድኃኔዓለም ማስተካከል የሚችለው
ያው እሺ።